ጤና ይስጥልኝ ቤተሰብ
ሄሎ ሄሎ
አስራ አንድ ሺ ስምንት መቶ ብር ላይ ውስጥ አይገባም እምቢ አለ ቴሌ ውዝድሮ አድርገህ ቤስት ቤስት አስራ አንድ ሺ ብር ስምንት መቶ ይሄ ስልክ ቤተሰብ ስልክ ቁጥር የደወልክበት ነው አይደል?
አዎ ይሄ ስልክ ነሽ እሺ እሺ ጠብቀኝ አንዴ እሺ እሺ ትናንት ነው ዛሬ ነው እዚህ ያደረግከው?
አሁን አሁን አሁን እሺ እሺ የብር ቁጥሩ የደወልክበት ነው አይደለ?
አዎ ይሄ አዎ ይሄ ቴራ ነው አዎ
አዎ።
እሺ confirm አድርጌልሃለሁ። አሁን ገብቶልሃል። እሺ ስለደወልክና አመሰግናለሁ። መልካም ቀን።
እሺ እሺ